ሄሎ ጤና ይስጥልን ችብችብ
መስገን ተስተምራችሁ ነበር እሺ እና በማክሰኞ ያዘዝነው እስካሁን አርብን አልገባም። ፕላስ ፕሮፌሰር ወደ ነበር ዛሬ እመጣለሁ ብሎ ማለት ነው።
የት ነበር ሎኬሽኑ?
አያጸበል
ትናንት ማታ ኮሜንት ተደውሎሎት ነበር ከቢሮ?
ደውዬ ነበር እኔ ደውዬ እሺ አረጋግጠው ነበረ። ስልክ ሰጣቸው ነበር ለዮሐንስ የሚባል ሰለሞን ሰለሞን የሚባል እሺ በጣም ምን ነው አሉት?
የምንፈልገው፣ በጣም ነው የምንፈልገው ብለነው፣ በቃ ነገ ይዘን እንመጣለን ብለውናል። አስ- ደወልኩለት ደግሞ ለሱ ደወልኩለት።
እሺ አሁንም ያነሳ አይደለም።
አብ ነው አይደል ያሉ location?
በጣም ነው የሚመቸን ማለት አስይዛ በጣም ነው እየተመቸን ያለው፣ ግን timing ጉ ላይ ግን አዎ ይቅርታ፣ በጣም በመሀል መኪናም ስለተበላሸብን ነው። ይቅርታ በጣም እስቲ አሁን check ላድርግና መልሼ ሊያውልሎት ሁለት ይታገሱኝ።
እሺ፣ እሺ፣ እሺ እሺ ስልኬን ያው- መልሼ እደውላለሁ።
እሺ